hello ቤርሳቤ ነኝ። ቤርሳቤ ነኝ። አቤት
እንትን order ገብቶ ነበር ሰላሳ ሶስት አስራ ስምንት ተነስቶ ነው ወይስ እንትን ስልክ ቁጥሩ የተሳሳተ?
ሰላሳ ሶስት አስራ ስምንት ቆይ አንዴ ድምፅህ ይርቃል። ምን አልከኝ?
የተነሳ order ነው። እስኪ ይኸው ስልክ ቁጥሩ የተሳሳተ ነው።
እስኪ አንዴ መስመር ላይ ጠብቀኝ። ሰላሳ ሶስት አስራ ስምንትን ያልከኝ አይደል?
አዎ አዎ
ምን customer ጋር ስትደውል ልክ አይደለም ስልኩ ነው።
አዎ አዎ።
ምን ይልሃል?
አይ እኔ አላዘዝኩም አለ።
እ አላዘዝኩም
ቻርጀር እስኪ ዛሬ አላዘዝኩም ምናምን አለ።
እስኪ ቆይ እሺ፣ አንዴ እ አንዴ መስመር ላይ ጠብቀኝ። ምንድን ነው የተፈጠረው? ወይኔ ተነቅሏል። መሐመድ ነህ?
አዎ አዎ።
እሺ የደወልክበትን ስልክ አንዴ ንገረኝ። አስራ አንድ አርባ ስምንት ሰባ ዘጠኝ ዘጠና ሶስት ነው።
አዎ አዎ።
በቃ እሺ፣ አንዴ ቆይ customer ኡን እናውራውና መልሼ እደውልልሃለሁ።
እሺ